ሄሎ ጤና ይስጥልኝ ቺፕቺፕ።
እሺ ሄሎ ሄሎ ሄሎ ጤና ይስጥልኝ ቺፕቺፕ።
አብሮ አዎ። ኧረ ስንት ቀን ይሄው ሳምንት ሊሞላኝ ነው እቃዬ አልመጣም።
ለምን ምን ነበር? ይቅርታ
ድንች፣ ቲማቲም፣ አቮካዶ
የት ነበር location ኑ?
ሾሮ ሜዳ አካባቢ እ ትናንት ሾፌሩ ከቢሮ በስህተት ተደውሎ ነበር?
ትላንትም ተደውሏል ወጥቷል አሉኝ፣ ግን አልደረሰኝም። እ ከበ- በቃ ከቅዳሜ ላይ ጀምሮ ይኸው እንደደወልኩኝ ነው። ምንም ምላሽ ግን አላገኘሁም።
OK እስቲ ይቅርታ በጣም አንድ check ላድርግለት ይጠብቁ ይመስላል።
ስልኬቶች እ አሁን በደወሉልኝ አይደል?
አዎ አዎ ዜሮ ዘጠኝ አስራ አንድ ሀምሳ አንድ ዘጠና አራት ሰባ ዘጠኝ አዎ አዎ አይደለ?
አዎ ትክክል።
እሺ እሺ፣ ሁለት ደቂቃ ይታገሱኛል፣ መልሼ ልደውልልዎ check ላድርግና እሺ አደራ እሺ ችግር የለውም እደውላለሁ አሁን።
እሺ እሺ